አሁን በሌላ ስልክ ደውዬልሽ ነበረ ብሩን አልገባም ያልኩትን ቅዳሜ ዕለታ
አቶ ቢኒያም አ
እሺ screenshot አሁን በምነግሮት ይልኩልኛል ኮድ ይህንን እኮ ሰኞ ዕለታ ማክሰኞ ዕለታ ምናምን አስደርገውልኛል። እሺ እልክልሻለሁ፣ ንገሪኝ።
screenshot አንስተውልከዋል አዎ ሁለት የቴሌ- የቴሌግራም ስሞት ማን ነው
እ? ቢኒ ማን ላይ የሚል?
ስሞት ቢኒ ማን የሚል አ።
ቢኒ ማን አ።
እና ስመል ላይ ጠብቁኝ
ማለት
ደንበኛችን መስመር ላይ አሉ አ።
እ፣ የእርስዎን ቴሌግራም account ቴሌግራም ላይ ማግኘት አልቻልኩም። ምናልባት ይህን ስልክ ተጠቅመው ከሆነ እሺ፣ hi ልክ- hi እንበለው ወይስ ደግሞ ይልኩልኛል?
እልክልሻለሁ፣ ችግር የለውም።
ቁጥሩን ደግሜ ልንገሮት እ።
ባስተው ከሆነ ምናልባት እሺ ዜሮ ዘጠኝ ዘጠና ሁለት አ።
ይሰማል። ደንበኛችን አ እየሰማሁሽ ነው።
ዘጠና ሁለት
አ አስራ ሶስት
ዘጠና ሁለት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ስንት ሀምሳ አምስት አይደል መጨረሻው?
አዎ መጨረሻው ሀምሳ አምስት እኮ እሱ ላይ ልኬላታለሁ። እሺ እልክልሻለሁ አሁን ደግሜ።
እሺ ደንበኛችን ማግኘት ካልቻሉ እኛ በዚህ ስልክ ቁጥር ልናገኘች እንችላለን።
ይኸውልሽ እልክልሻለሁ።
መች ነበር ቀኑ?